ሄሎ ሄሎ
የት ነሽ?
ንብረት ክፍል ንብረት ክፍል ንብረት ክፍል እንትን የዓመት ፈቃድ ሙያ
እ
የዓመት ፈቃድ
የምን ፈቃድ
በመጨረሻ ቀለሙና እንዴ ቀለሙና ስምንት እ ቀለሙና እንዴ አ- አ።
እ ምን አጣሽ?
እሺ